ጤና ይስጥልኝ ቤተሰቤ ዲቦራ ነኝ። እባክዎ ምን ልርዳዎ?
ስምንት መቶ ብር ልኬ ነበር ሶስት ቀን ምናምን ሆኖታል እና እሺ withdraw አድርገህ ነው?
ቴሌግራም ምናምን እንዳለ ያሉኝ ሁሉ አድርጋለሁ።
deposit ነው withdraw ነው?
deposit ነው እና መቶ ብር አልተመለሰኝም። ስንት ቀን ዛሬ በቻፓ ነው?
አዎ በቻፓ ነው ያሉኝ ሁሉ አድርጋለሁ።
message ልከሃል እንዴ ቴሌግራም ላይ?
ቴሌግራም ላይም ልክ ያለው እንዳለ አናግሬ ጨርሻለሁ ሁሉንም check ዳው ምናምን ማለት እ እስካሁን ግን አልገባም ብሩ አልገባልኝም ብሩ።
እስቲ እሺ ብዙ text ስላለ አሁን ያንተን ከላይ እንዲመጣልኝ hi ብለህ ላክልኝ እስቲ ቴሌግራም ላይ ቴሌግራም ላይ ልንገርሽ የቴሌግራም ቁጥር ልንገርሻ ሳትዘጊው check አድርጊ።
እሺ በቁጥር ከወጣልኝ እንሞክረው ንገረኝ።
አይ ዜሮ ዘጠኝ እሺ ዜሮ ዘጠኝ ሰላሳ ስምንት ሰላሳ ስምንት ስልሳ ስድስት ስልሳ ስድስት ሀያ ሁለት ስልሳ አራት መርጋል ኡመር ባባ ነው?
አዎ
እሺ ገብቷል እኮ ነው የሚሉን እኛ ጋር ለሳን ለቻፓዎች ስናሳውቅ ገብቷል ገብቷል ነው አዎ፣ ገብቷል check ያድርጉት ነው ብለው የመለሱልን። ለቻፓ አሳውቀን ነበረ። ኤልያብ ነበር ያወራክ።
እና ገብቷል አዎ ገብቷል ነው የሚሉት። ያው ልደን ብለውን ነው የመለሱልን ለእኛ። እስቲ check